Hello?
Hello.
ماشي እ- ከትላንት በፊት ከቴሌብር ወደ ስፖርት ሚቲንግ ባስተላልፍ ነበርና ቴሌብር ላይ ተቆርጧል ቆርጦታል። ደውዬም ነበረ እኛ ጋር ተቆርጧል አሉ። እ፣ ቲምሳ ላይ ደውለህ ጠይቅ ብለውኝ ነው የደወልኩት።
አለ በጣም ደናል። እሺ
አይሰማም።
አሁን ቁጥሮች ተቀጣለ ይላል።
ምን ይሰማኝ አይደለም።
አሁን
አይ- ይቆርጣል በጣም
እሺ፣ እስቲ ኔትወርክ ቦታ
ልሸ ብደውል ይስተካከላል። ምንም እየተሰማኝ አይደለም።
ይደውሉ ኔትወርክ
እ፣ ይሰማል።